ሄሎ ሰላም ጤና ይስጥልን ቺፕሲፕ እንዴት ነሽ?
ሰላም እግዚአብሔር ይመስገን።
እንትን እያዘዝኩኝ ቺፕቺፕ ላይ በግሩፕ እያዘዝኩኝ አንድ ኪሎ ብቻ ብሎ ተካረገብኝ ለመልሰው ፈልጌ ሽንኩርት እያዘዝኩ ነበር።
ከፍለው ነበር እንዴ ታዲያ?
አልከፈልኩም። የሀሳቤን ቅየትና በአካልኩትና መልሽ ወደ አስር ኪሎ ምናምን ላደረገው ሲል በቃ በአንድ ኪሎ ምንድነው ፔመንት ኮምፕሊት አድርጌ ብቻ ነው የሚለኝ።
OK። ስንት ምን ነበረ product? ሽንኩርት።
አዎ
እሺ፣ አንዴ ለጠይቄ መልሼ ልደውልልዎት።
እሺ ተብልኝ።
እሺ